ስፖርት ነው በኮ የምንረዳሁት
ማለትም Aviator እየተጫወትኩ ውስጥ ብር እያለው ብር የለውም ነው የሚለው።
ቴሌግራም ላይ ልከውልን ነበር።
አላኩም። ቴሌግራም ቁጥር ልትሰጠኝ ስትል ኔትወርክ ተቋረጠብኝ።
እሺ ዜሮ ዘጠኝ ሰባ ስምንት
እሺ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ
እሺ ሰላሳ ዜሮ ስድስት
እሺ ዜሮ ስድስት በሱ ስክሪንሾት አድርጌ ልላክላችሁ።
አዎ
እሺ